Hello? አቤት
አሁን ሽያጭ ጌት አካባቢ ነው።
እ ሄሎ አቤት አቤት። ሰላም ጤና ይስጥልን። Flintstone Homes፣ Flintstone Homes። ምን ልርዳዎት?
የሆን መሸጫ
እሺ፣ እርሶ የት ነው ያሉት? እህ እህ እሺ፣ በዛኛው ስልክ ልደውልሽ።